አመሰግናለሁ። ጤና ስጥልኝ። እንትን አብረችንም ሰላም ሰላም አለን
እንዴት ነሽ?
አለ እንዴት ነው?
ፊሊስቶን ሆም ነው።
አዎ ፊልሚስት ነው።
ኦኬ አ እንትን ልጠይቅሽ ነበር። ያ ሱቅ የሆነ ሱቅ ገዝቼ ነበር ነው እሺ ዝም ብዬ በእምነት ነበር የከፈልኳት ሴትዮዋን።
እሺ እና መቼ ነው ስም ምናምን እንትን የሚል ካርታ የሚመጣበት ቀን አሁን ቅርብ ሰዓት ነው ምናምን ብሎኝ ነበር። በባለፈው መጥቼ ዳዊት ነው ማነው የሚባልሽ ቀጭልሽ አይ ይቅርታ፣ ከማን ነበር የገዙት?
እዛ እንትን ልደታ Flintstone Home ያለው አሀ ልደታ ያለውን ነበር የገዙት።
አ እሺ አሀ እንትን ማን ነበር የሸጠሎት? sales ኡ አንዴ ልጠይቅሎት።
ምን አልሽ ውዴ?
ማን ነበር የሸጠሎት? እንትን sales ኡ ማን ነበር?
እኔ ስለ sales ኡ አይደለም የምጠይቅሽ። ካርታ መቼ ነው የሚመጣ ነው የምልሽ። sales ኡን በቤተሰብ ነው የገዛሁት። ይገባሻል።
እም ካርታ መቼ ነው የሚመጣ? እኔ ኮንፎርም የፈለግኩኝ መቼ ነው የሚመጣ? እኔ እዛ ጋር ነው የሚከፈሉ አለ አይደል? ክፍለ ከተማ ሲዞር ስሙ ምኑ ምኑ አዎ ያን አዎ ያን እንደዘጋጅበት ነው ያወቁ እንጂ ማን የሸጠው ገደመኔ። እኔ እኮ ስለማውቀው ነው እንደዚያ የምልሽ። እነ ጸደ- የነ ጸደቀ እንትን ነው ሌላ ምን አዲስ ነገር አንቺንም ላቅሽ ይችል ይሆናል። ስብሰባ የምትሳካለው ግን እም ምነግርሽ- ልክ ነው። እሺ መቼ ነው እንትን የሚል ነው እሺ እኔ የጠየቁት እኮ ጥያቄ ለዛ ሌላ፣ ለዛ አንቺም ብዬ ጠይቂ ሌላ።
የጠየቅኩት ልጠይቅሎት ነው። አሁን የደወሉበት አዲስ ምንም እኔ ጥያቄ እኮ ይሄ በእምነት በቤተሰብ ለምሳሌ አንቺ ሸጥሽልኝ እሺ ይመጣል ተብሏል። እኔ መጥቼ ነበር እዛ ዳ- ዳዊት ነው ማነው የሚባል ቀጭን ባለፈው አዎ አዎ በዚህ ኖር በሁለት ወር ምናምን አንድ ወር እየተባለ ነው።
እ እርግጠኛ አይደለሁም አለኝ። ግን መቼ ይመጣል ብዬ ነው የጠየኩሽ። እኔ እሺ በቃ confirm አንዴ- አለሽ ወይ አንዴ ነው?
ልጠይቃቸው። እሺ እኔም ስለማላውቀው ነው። አንድ ልጠይቅሎት እና እደውልሎታለሁ።